ሄሎ
ሄሎ አቤት ጤና አብሮ ይስጥልኝ።
ይስጥልን ምን ልርዳዎት?
እ?
ነው ፍሊንት ሰው ነው ምን ልርዳዎት?
okay ፕሪንስቶን ሆምስ ነው እንዴ አዎ አዎ እ፣ ቢሮ የት ጋር ነበረ
እ፣ ቢሮአችን ገርጂ ቦሌና ልደታ አለን። የት ይቀርቦታል እርሶ?
ልደታ ልደታ ምን ጋር ነው ልደታ መርካቶ የገበያ ማዕከልን ያውቁታል?
መርካቶ የገበያ ማዕከል የት- ብ- የት ጋር በአህመድ ህንጻ ጋር ነው ወደ ታች ዞሮ እ፣ ከኮንዶሚኒየሞቹ ፊት ለፊት
okay እሺ እ፣ ከዚህ በፊት ደውለው ነበር?
እ፣ hello?
አዎ ደውለን ደውለን ነበር አዎ እሺ እሺ መልካም ቀን።
ከዚህ ከ